ማርያም በልጅሽ ከሞት ድነናል፣ በድቅድቅ ጨለማ ብርሃን ወጥቶልናል። በገባልሽ ኪዳን ሕይወት አግኝተናል። ማርያም በልጅሽ ከሞት ድነናል፣ በድቅድቅ ጨለማ ብርሃን ወጥቶልናል። በገባልሽ ኪዳን ሕይወት አግኝተናል። የአዳም ተስፋ የኖህ ቃል ኪዳን የሴም ቡራኬ የአብርሃም ድንኳን ሁሌ ጠራሻለው ያልኩኝ እናቴ የኪሩቤል አምሳል ድንግል እመቤቴ የአማረፊያ ንጽሕት ሙሽራ በቀን በሌሊት ጠብቂኝ አደራ ሞገሴ ነሽ ክብሬ የነፍሴ ያለኝታ እናቴ ልሻለው ዘውትር ጠዋት ማታ የጌዲዮን ጸምረ የአሮን ብትር ንግሥተ ሰማይ ሀገር እግዚአብሔር ሚስጥረኛዬ ነሽ ሁሉን የምታውቂ ኃጢአቴም ቢበዛ ድንግል ከኔ አትራቂ የሽቶ ሙዳ የሳሙኤል የጻርቃን ሞገስ የጽርቅ አክሊል እያዘኔ መጽናኛ ድንግል ትምክህቴ ሕይወቴ እንዲለወጥ ባርኪኝ እመቤቴ